ጤና ይስጥልን ቤስት ቢስቱ ነው የምንረዳት?
ሄሎ ሄሎ
እንትን ነበረ withdraw አድርጌ ትናንትና ልክላለን ብለው ኔትወርክ ነው ብለው ነበር። ሀያ አራት ሰዓት አለፈው። ሌላ ከዛም በኋላ withdraw ያደረኩት ግን ገባ። ምንድን ነው አለቁትም? ምንድን ነው
እሺ፣ አንዴ ይጠብቁኝ። እስቲ ይቅርታ
ሄሎ ሄሎ